እንዳው ጉምጉም ጉምጉም በትዝታ በትር ጉምጉም ገርፎ ካደገመ ጉምጉም ፍቅር ፍቅር ያሉት ጉምጉም ፍቅር ምን ጠቀመ ጉምጉም እንዳው ጉምጉም ጉምጉም በናፍቆት ከጎዳ ጉምጉም በቅናት ከቀጣ ጉምጉም ልብ እየሰወረ ጉምጉም ከመስመር ካስወጣ ጉምጉም እንቅልፍን ከነሳ ጉምጉም ከምግብ ለይቶ ጉምጉም ፍቅር ፍቅር ያሉት ጉምጉም ለምንድን ነው ከቶ ጉምጉም እንዲያው ጉምጉም ጉምጉም አሃ ጉምጉም ጉምጉም በጠራ ጨረቃ ጉምጉም በሌሊት ካስኬደ ጉምጉም አጥር ካዘለለ ጉምጉም ወንዝ ካራመደ ጉምጉም የማይቻል ሆነ ጉምጉም መንፈስን ከገዛ ጉምጉም ችግሮ ካየለ ጉምጉም ስቃዮ ከበዛ ጉምጉም እንዳው ጉምጉም ጉምጉም ጉምጉም ጉምጉም ለአእምሮ ሰላም ጉምጉም እረፍትን ካልሰጠ ጉምጉም በአስደሳችነቱ ጉምጉም ሁሉን ካልበለጠ ጉምጉም አእምሮን አጥግቦ ጉምጉም መንፈስ ካላረካ ጉምጉም ጥንካሬን አድሎ ጉምጉም ስሜትን ካልነካ ጉምጉም እንዲያው ጉምጉም ጉምጉም አሃ ጉምጉም ጉምጉም ሰው የመሰለ ጉምጉም በከንቱ ይሞኛል ጉምጉም እንደ ፍቅር ጨካኝ ጉምጉም ከወዴት ይገኛል ጉምጉም እንዳው ጉምጣ ጉምጉም እንዳሻወስ ነው ጉምጉም ነገር ሳበዛ ጉምጉም ፍቅር ነው በስሜት ጉምጉም ዓለምን የገዛ ጉምጉም እንዳ ጉምታ ጉምታ አሃ ጉምጉም ጉምጉም እንዳ ጉምታ ጉምጉም እንዳ ጉምጉም ጉምጉም አሃ ጉምጉም ጉምጉም